ሌላው ጤና ይስጥልን በሽቱ ቤት ሰላም ነው እግዚአብሔር ይመስገን አለው እንትን ነበር አፕሩቭ እንድታደርጊ ነበር ውስዱ አድርጌ እሺ የደወልክበት ነው የበሽቱ ቤት ቁጥር አይደለም አይደለም እሺ ንገረኝ ዜሮ ዘጠኝ ሀያ እሺ አርባ ስድስት አልሽ አንዴ አንዴ እሺ
ሀያ አርባ ስድስት ሰባ አምስት ዘጠና ሁለት ዘጠና ሁለት ሰባ አምስት ዘጠና ሁለት እሺ እሺ ሁለት ሺህ ነው አዎ
ሙሉ ብርሃን ወይሳ አዎ ወደ ንግድ ባንክ account ነው ግን አይደለ አዎ አዎ አንድ ሺህ ያው አንድ ትንሽ አዎ process ያደርግ ይቆያል approve ላድርግለት እንዴ ችግር የለውም አዎ አድርጊልኝ ይቆይ እሺ ያው አድርጌዋለሁ እሺ በቃ Thank you, ጠብቆ ይገባል እሺ እናመሰግናለን እሺ